hello አቤት ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪ
ቴላቪ እንትን እንዴት ነው ይሄ ጫወታ ህግ?
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሉ። መጀመሪያ እሺ
አንድ ቁጥር ላይ ለመመዝገብ፣ እህ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እህ
ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ።
አሃ
game ኦቹን አይተው መልሰው መደወል ይችላሉ፣ ግልጽ ያልሆነ ነገር ካለ። ጥያቄና መልስ በ coin ነው የሚጠቀሙት።
አሃ
ትኬት ደግሞ ድሎትን ይሞክሩ የሚል የሚያሸልም ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያዘውን እሱን መጠቀም ይችላሉ። በድረገጽ ገብተው አሃ
እንደዛ ነው።
okay። ድህረ ገጽ ምን ብዬ ነው ማወርደው?
message ኡ ላይ አለ message የገባለት ላይ ቴሌቪዥን የሚል አለ። እሱን ሲጫኑ ይመጣለት። ምንም አይደለም።